ቤት ረዴት ነኝ የምንረዳው።
ብር ትራንስፈር አድርጌ ነበርና ብሩ አልገባልኝም። አልገባልም አልፈልገ ብሎ ነበር።
እ
ብር ትራንስፈር አድርጌ ነበርና እሺ ብሩ አልገባልኝም። አልፈልጉል ምጣው ትደክልኝ ስላም አልፈልጉል ብላኝ ነው።
ወዴት ነው ትራንስፈር ያደረከው?
ወደ ራሱ ስልክ ማለት ነው።
ወደ ዊዝዶ ነው ያደረከው?
ወጪ ማለት ነው።
እ ጋዝ ነው ያደረኩት።